Hello? Hello?
አቤት አቤት። hello ሰላም ሰላም፣ ጤና ይስጥልን ቴሌ
ሰላም። ይሄ እንትኑን ምን ነበረ ስምንት ዘጠኝ ሰማንያ አምስት እንትን ላይ
እም
በዚህ ደውሎ ስለምን ነበር
አዎ፣ ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
እም
ኮከብ ዘጠኝ ሰማንያ አምስት መሰላል ደውሎ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት
okay
ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው መጫወት
እ፣ ይችላል።
እሺ፣ እሺ፣ እሺ። እም